እንዲህ ነው ስኔ መላኩ ሄሎ ልክልሃለሁ። ሄሎ መላኩ እንዴት ነህ? ራሄል ነኝ
ሰላም ነው?
ከቤስት ቤት እግዚአብሔር ይመስገን። አንተ የፈለግከው ከቤስት ቤት account ህ ወደ cashier መላክ ነው?
አ- አዎ ከስልክ ቁጥሬ አሁን እ፣ ብዙ ጊዜ አሁን እ፣ እነ ሰብለ ጋር እየደወልኩ ነበር deposit የሚያደርጉልኝ።
እሺ
አሁን ላይ ከቀየራችሁ በኋላ ግን በስልክ ቁጥሬ ከቴሌ ብር ሞላና እሺ።
ከዛ ጋር ነበር cash የማደርገው ወደ admin ወደ ማጫዋቸው ማለት ነው።
እሱ access እኮ ቀርቷል መላኩ። አሁን አ፣ እየሰራ አይደለም።
በ- እኮ ማ permission ማ- ከፋይናንስ እናንተ ጋር።
ማ- ከዛ ነው የሚሰጠው እንትኑ አዎ አዎ፣ ወደ ቤስት ቤት account ታስገባና ብሩን ከዛ ፋይናንስ ናቸው የሚለቁልህ ወደ agent account ማለት ነው። አንተ ከዛ ከ agent account ወደ cashier account ነው መላክ የምትችለው እንጂ እንደ normal customer ከቤስት ቤት እ፣ account ህ ወደ cashier ቀጥታ መላክ አይቻልም።
አ- እኮ እስከ ቅርብ ጊዜ አሁን ላይ እንደዛ ነበር የምጠቀመው። ትናንትና ነው ከትናንት ወዲያ ነው መሰል እምቢ አለኝ።
እንግዲህ እስከ ትናንትና ትጠቀም ነበር በእንደዛ ወይ?
አዎ እጠቀም ነበረ።
እርግጠኛ ነህ?
እስ- አዎ እርግጠኛ ነኝ። ያማ እየተጠቀምኩበት።
እሺ
እስኪ check አድርጊና ጠይቀሽ ንገሪኝ እስኪ።
እ፣ ዘጠኝ ሰላሳ ሰባት
ሌላ በቃ እሺ መላኩ፣ አንዴ መስመር ላይ ጠብቀኝ። እሺ check እያደረገው ስለሆነ ነው።
እሺ፣ አወጀሉ ሰላሳ ሰባት
ሰባ ሰባ ሰባት ሰባት አዎ ሰላሳ ሰባ ሰባት ስምንት አርባ ሰላሳ ስምንት አርባ
አዎ።
አርባ በቃ ላስተላልፍልክ። እሺ